ሄሎ ሄሎ፣ አቤት።
ሰላም ከቺፕ ቺፕ ነበር የምደውልልዎት።
እሺ እ ይቅርታ order አድርገው ነበር አይደለ? grade C ሽንኩርት
እ፣ አዎ አድርጌ ነበር።
ደርስ ደርሶታል አይደለ?
አዎ ወስጃለሁ።
እ፣ ፖሚ የምትባል customer ገብታ ነበር እርስዎ ጋር አዎ ልክ አይደለም። ተመላሽ አድርጌያለሁ፣ ሰጥቻለሁ።
እ፣ ስድስት ኪሎ?
ሽንኩርቱን አዎ እ፣ ተመላሽ አንድ ላይ አድርጌያለሁ መጡ መጦ ነበረ እርስዎ እኮ ጋር።
ተመላሽ አድርጌያለሁ።
በቃ እሺ፣ እሺ፣ check ለማድረግ ጠይቂያቸው ነው። እሺ፣ ሹፌሩ እሺ፣ እሺ፣ አመሰግናለሁ። እሺ፣ መልካም